ጤና ይስጥልን ቤት ቤት ቤቴ ነው የምንረዳው
እኮ ብር ጠፋህ ምን ነው deposit ላደርግ ግን ጠፋህ ለምን
deposit ስታደርግ ተቀናሽ የሆነበትን message ቴሌግራም ላይ ላክልንና check እናደርገዋለን
ዛ የለም ዘጠና ብር እና መቶ ሀምሳ ብር እና መቶ ብር ከላክልን ደግሞ የቻፓ መልስ የጠበቅን አሁን ስለሆነ መልስ ላክልን።
ሲሰጡልን please ረዳን አሁን አላክልህ ማታ አላክልህ አይመለስም እስካሁን አዎ እኛ ለምን?
መልስ የሰጡን ስላልሆነ ነው። ቻፓዎች ናቸው የሚያስገቡት፣ message ኡን ነው እኛ የምናስተላልፈው። ስለዚህ መልስ ብዙ ሲሰጡን ነው።
ቴሌግራም ላይ እናሳውቃለን። deposit እየሰራ አይደለም፣ ለዛ ነው።
አሁን ይኸው እሺ አሁን ይኸው፣ እሺ አሁን check እናደርገዋለን። እሺ ሲመልሱልን እዛ ቴሌግራም ላይ ግን እናሳውቃለን።
አሁን አረገው አሁን አሁን ይኸው አሁን አሁን እየላክልህ ነው እንደገና እሺ፣ ላክሽ